four years today, this this is what I'm saying.
አለበት ይሰማታል።
አዎ እሺ ምን
deposit ሳደርግ አየር ላይ ቀርቶ ነው።
አስመዝግበው ነበር እኛ ጋር ደውለው ደንበኛችን አላስመዘገብኩም። ትናንትና ነው። በዚህ ስልክ አይደለም። በ- በ- ሀያ አንድ ቤት ነው ስልኩ።
እሺ ይስጡኝ ስልክ ቁጥሩን ደንበኛችን
ሀያ አንድ እሺ
ሀያ ሁለት ሀያ ሁለት ሀያ ሁለት እሺ ሰላሳ ሰባት ሰላሳ ሰባት
አርባ አራት ሱልጣን አርባ ሽፋን አራት ስም አለ
ሱልጣን ሽፋን ሱልጣን ሽፋ ትላንት ነበር deposit ያደረጉት።
አዎ ትናንት ነው
እሺ ከምን ወደ ምንድን ነው deposit ያደረጉት?
ከቴሌ ብር ወደ ኪዊክ ብር
እሺ የመዘገብኩሎት ነው ደንበኛችን መስመር ላይ ጠብቆኝ። እሺ ደንበኛችን በምነግረው ስልክ ቁጥር ከቴሌብር የተላከሎት screenshot አለ አይደል?
አዎ እሺ እሱን ይልኩልኛል። ስንት ብር ነው እ፣ ምን ያህል ነው ያስተላለፉት?
አምስት መቶ አም- ስንት ነው? ስድስት መቶ ሀምሳ ብር ስድስት መቶ ሀምሳ ብር። እሺ እሱን የሚያሳየውን screenshot አዎ።
በምነግረው ስልክ ቁጥር በቴሌግራም ይላኩልን።
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት
ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ ስሞትን ጽፈው በዚህ ስልክ ቁጥር ይላኩልን።
ቴሌግራም ላይ አዎ ቴሌግራም ላይ
እሺ።
እሺ ደመያችን ሌላ ምረዳው ነገር አለ?
የለም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለሙያዎች ጋር መልካም ቀን። እሺ